hello ሰላም ጤና ይስጥልን። ቤት hello ጤና ይስጥልን።
ጤና ይስጥልን።
ዜሮ ዘጠኝ withdraw ነበረኝ።
እሺ፣ በዚህ በደወልክበት ቁጥር ነው አ ስንት ብር?
አይደለም በደወልኩት አይደለም በአስራ አንድ ቤት ዜሮ አስራ አንድ አስራ አንድ ዜሮ ሶስት እህ አርባ አንድ አምስት ስድስት
አርባ አንድ ሃምሳ ስድስት አ ስንት ብር ነው?
አስር ሺህ ብር ዛሬ ነው።
ትናንት
እሺ፣ አንዴ እሺ፣ አንዴ ትንሽ ጠብቁኝ። እሺ፣ እሺ አለ ሩብ ያው ክትያል ይዝታል
ትናንትና ስንት ሰዓት አካባቢ ነበር ያደረገው?
ይሄን ያ ዲራ ወር ሄሎ እ ትናንትና ስንት ሰዓት አካባቢ ነበረ?
ማታ ላይ አምስት ሰዓት አካባቢ አስር ኦኬ፣
አሁን ዛሬ ኮንዶሚኒየም ኮንዶሚኒየም
እሺ፣ ያው ሊገባ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ
ቆየ እኮ አይ አሁን ነው confirm ያደረግኩልክ፣ ለዛ ነው። እሺ እሺ እሺ አባስ ላይ ደወልክ።
አንቺ አሁን አንቺ አድርገሽ ነው አዎ እኔ አድርጌልሃለሁ።
እሺ appreciate thank you እሺ ስለደወልክ እናመሰግናለን። መልካም ቀን